ጤና ይስጥልኝ ስፖርት ነው ባኮ የሚልርዳው
የሆነ ትኬት እየተበላ ትኬት ነበር እና ጨዋታው አልቋል። አንድ ጎል ይገባል ነበር ያልኩት ሰከንድ ሀፍ ማለት ነው። ገብቷል እና እንደ ፖስት ፖንድ ነው አርግቶ እንትን እያለኝ ያለው ጨዋታው አልቋል። ፊኒሽድ ብሏል። ብር ቀነሰብኝ።
ብር ቀነሰብኝ።
ስድስት ሺህ ምናምን ብር ነበር አሁን አራት አራት ሺህ አምስት መቶ ምናምን ቴሌግራም ላይ ላኩልን የትኛው ክለብ እንደሆነ ከኩፖን አዎ።
ID ው ላይ አክብበው አ፣ ቴሌግራም ላይ ላኩልን።
እሺ እሺ ቁጥር የያዙ የኛን የቴሌግራም
እ የኛን የቴሌግራም ቁጥር የያዙ
እሺ ንገሪኝ። ቁጥር አንድ ዜሮ- ያዝልኝ።
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
አመሰግናለሁ።